hello ጤና ይስጥልኝ። ዶንኪ ቲዩብ ነው ምን ልርዳዎት
የኦንላይን ዩቲዩብ ትምህርት እንዳለ ሰምቼ ነበረ።
አዎ ልክ ነው። ስምዎትን ማን ልበል እባክህ አንዴ ምን አለኝ?
ስምዎትን ማን ልበል ሀና ወልደ ገብርኤል
ስልክ ቁጥር ይነግሩኛል?
ዜሮ ዘጠኝ ሀያ ሁለት እሺ ሰማንያ ሶስት
እሺ ሰማንያ ዘጠኝ
እሺ ዜሮ ዜሮ
እሺ። አድራሻዎት የት ነው?
አዲስ አበባ
የት አካባቢ?
ወደ አያት ሴሚ እሺ እሺ። ኮርሱ የሶስት ወር ኮርስ ነው።
ምን አለ
ኮርሱ የሶስት ወር ኮርስ ነው።
የሶስት በሳምንት አዎ፣ ኮርሱ የሶስት ወር ኮርስ ነው። በሳምንት ሁለት ቀን እ፣ የትምህርቱን ቪዲዮ ነው የምንልክላችሁ። በሳምንት አንድ ቀን ደግሞ ያላችሁን ጥያቄ ከኮሜዲያን እሸቱ ጋራ ስለ ትምህርቱ ያላችሁን ጥያቄ ትጠይቃላችሁ ማለት ነው።
እሺ
እ፣ በሳምንት ሶስት ቀን እንገናኛለን። ይሄም ለወር ከአስራ አምስት ቀን ይቀጥላል። ወር ከአስራ አምስት ቀን ደግሞ የመመረቂያ ቪዲዮ እና የአሳይመንት ቪዲዮ ነው የምትሰሩት። ሙሉ ክፍያው አስራ አምስት ሺህ ብር ነው።
ስንት ነው?
በዚህ 15 ሺህ ብር ነው። በዚህ ሳምንት ግን ልዩ ቅናሽ አለ። 15 ሺህ ብር የነበረው 15 ፐርሰንት ቅናሽ ኖሮት 12500 ብር ነው።
ኦኬ መቼ ነው የሚጀምረው?
ሰኞ
ኧረ ዝም በይ ሰኞውን። አዎ፣ ቀ- ስለዚህ አንድ አንድ ብቻ ነው ያለው ማለት ነው። ሌላ አለ?
አዎ።
ሌላ ጊዜ የሚጀምር የለም travel ስለማድረግ ማለት ነው እ?
ስለመ- ስለምወጣ ወደ ፊልድ በጣም ኢንተርኔት access አይኖረኝም እና ከሰኞ ሌላ አይኖርም። ሌላ
ከዚህም በኋላ እንግዲህ ሞክሩ። አሁን ይሄኛውን ያለን
በቃ እሺ እሺ እንትን ካልኩ እነግርሻለሁ።
እሺ። ምን አልሽኝማ?
በቃ ክፍያ የሚፈጸመው በምንድን ነው?
በአካውንት ነው። ፈቃደኛ ከሆኑ ክፍያ የሚፈጽሙበት እንትን እልካለሁ።
በቃ ጥሩ እሺ እሺ።
ይላክልዎት።
አዎ ይህንን ብቻ የስራ ነገሬን ማመቻቸት የምችል ከሆነ እሺ በቃ ልይና ሲወስኑ ይደውሉልኝ።
ልደውል። እሺ
ምን አልሽኝማ?